ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌቪዥን አው ሰላም ጤና ይስጥልን ይሄንን እ፣ እንትን message ዝጉልኛ ገንዘቤን ጨረሰች።
እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና
እሺ ስድስት ቁጥር ላይ ለማቋረጥ አለሎት።
እሺ እሺ፣ እኔ እንደዛ አላቁም። እናንተ አጥፉልኝ። እሺ
እሺ፣ እሺ፣ እሺ፣ አመሰግናለሁ።
ምንም አይደለሽ።
እሺ፣ እሺ።
እሺ